ሄሎ ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
መሰረት ከቺፕቺፕ ነው የምደውልልዎት።
እሺ የአጃክስ order ተረክበዋል እቃውን?
እኔ አልገባሁም ዛሬ ቢሮ
okay እሺ እቃው አልመጣልዎትም? ቢሮ ነበር የሚረከቡት እቃው?
ቢሮ ልጆች ስላሉ ምናልባት ተረክበው ይሆናል። ጠዋት ስገባ አልደውልልህ።
okay እሺ ይቻላል። እሺ
እሺ መልካም ምሽት።